ሄሎ ጤና ይስጥልን ቤት ቤት ሄሎ እሺ ምን ነበር
እንትን ጓደኞች ናት ዲተሩ ቆረጠ መሰለኝ መቶ ብር ጠፋብን ምን አልከኝ
መቶ ብር ጠፋብን እንትን እያልስላል መሰለኝ
መቶ ብር ማለት ምን ያደረግከው ነው
ዲፖዚት እናደርግ ዲፖዚት ሄሎ ድምፅህ አይሰማም ይሰማል ዲፖዚት ዲፖዚት እናደርግ እሺ
እና ዲተር ብር ጠፋብን እ ሄሎ
ይሰማል ዲተር ዲተር ነው ሄሎ ሄሎ